ጤና ይስጥልኝ። ሰላም ነኝ። እባክዎት ምን አይነት መረጃ ልስጥዎት?
ዛ ምናምን ሀገር ስራ ጀምር ደርስ
ምን አሉኝ? ደንበኛችን ዛ አቤት። እሺ ፓስፖርት ጋር
ድምፆ ትንሽ ራቅ ይላል እና ትንሽ ቀረብ ብሎ ሊያናግሩኝ ይችላሉ? ድምፆት በጣም ይርቃል፣ አይሰማም
አለ
አይሰማም ድምፆት እና ትንሽ ቀረብ ብሎ ቢያዋሩ። እሺ የምን ሀገር ቪዛ process ፈልገው ነበር ደንበኛችን? Hello hello፣ እየተሰማኝ ነው። የምን ሀገር hello ድምፆት በጣም ይቆራረጣል። ለዛ ነው።